ሲታመሙ ይጠፋሉ አለ እራሱ hello ጤና ይስጥልኝ Best Bet hello ከ Best Bet ነበር የምደውልልህ
እሺ ደውለህልን ነበር ቅድም በሌላ ስልክ እና ምናልባት የምንረዳ ነገር ካለ ብለን ነው
አ
ደውለህልን ነበር ቅድም በሌላ ስልክ
እኔ አዎ
ኧረ አልደወልኩም።
ከ Best Bet ነው የምደውልልህ ምናልባት የምንረዳ ነገር ካለ
ኧረ ገብቶኛል ግን አልደወልኩም።
እሺ እሺ መልካም